ያው ቆይሽ እየደወልኩ ነው። ግን እዛው ነው። አይፈርም።
ሄሎ
ሄሎ አይፈርም። hello ምግቡ ተሰርቷል እንዴ?
ምግቡ እኔ እንጃ። እኔ ገና ሆቴሉ ጋር እየሄድኩ እያለ ነው የደወለልኝ። ባልሄድኩም ወደ ሆቴሉ
okay በቃ ምግብ ቤት ሄደህ ፈርመህ ውጣ። እሺ
ማለት
ምግብ ቤት ሄደህ መፈረም አለብህ።
ለምን cancel ሆኗል አልሽኛል እንዴ?
አዎ cancel ሆኗል፣ ግን መፈረም አለብህ። እሺ
እሺ አሁን delivery fee ታስብኛል እንዴት ነው?
ምር በ customer ሲሆን delivery fee አይታሰብም። እሺ